hello
አቤት hello ጤና ይስጥልኝ ቤት ቤት
cashier code አንዴ ልንገርሽ።
እሺ cashier ID ምን ነበረ?
ውጤት ለማወቅ እሺ
አስራ ሶስት ሀምሳ ሰባት
አስራ ሶስት ሀምሳ ሰባት ሀያ አራት ዜሮ ስድስት
ሀያ አራት ዜሮ ስድስት ያ
እሺ አንዴ so ትኬቱ ሁለት ስሎት ስላለው እንትን ተመላሽ የለውም።
okay እሺ አንዴ ሌላ ልጠይቅሽ እሺ
አስራ ሶስት ሀምሳ አራት
እሺ ቆይ አንዴ አስራ ሶስት ሀምሳ አራት ሰላሳ ዜሮ አራት
አስራ ሶስት ሀምሳ አራት
ሰላሳ ዜሮ ሰባት
አዎ ይሄኛውም አለው አራት lost እና አንድ void አለው። hello አራት lost አራት አዎ፣ lost አንድ void የሆነ ደግሞ አንድ አለው።
ኦኬ ስለዚህ ወድቋል ሁሉም ማለት ነው።
አዎ አዎ።
እሺ እሺ አመሰግናለሁ።
ኦኬ